አንቺ ሰላም ጤና ይስጥልኝ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው ምን ልርዳህ።
ስራ ለመስራት ነበር ከዶንኪ ቲዩብ ጋር ፈልጌ ነበር ናት።
ቪዲዮ አይተው ነዋል ዩቲዩብ ላይ።
እ? አዎ እሺ፣ ስለዚህ ከቪዲዮ ስር link አለ መመዝገቢያ።
አዎ በዛ ተመዝገብ። ሙሉ information ስለ አንተ እንድትሞላ okay link ኡ ላይ የሚጠይቅህን መረጃዎች አስገብተህ ሙላ እና መጨረሻ ላይ ሰሜት በለው።
ኦኬ ቴንክ ዩ እሺ፣ መልካም ጊዜ